ኢትዮጵያ ሰላም ነው
hello ይሰማታል?
ሰላም ነው።
ይመስገን ልጫወት የማሽን የሜታ ማሽኖች አልቀዳልን ብሎ ተበላሽቶብናል። እባክሽ ሜታ ሜታ አዎ፣ አረፋ እያደረገ ነው። በቃ እየባከነ ነው።
አረፋ ብቻ እየሆነ ነው።
አረፋ እያደረገ ነው። አይ- አይቀዳም። በቃ ቁሞ ነው መጠጡ።
እሺ ደንበኛ BGI ID ዎትን ወይም TIN number ኦትን ሊነግሩኝ ይችላሉ?
ሶስት ዜሮ አ፣ እሺ ሶስት ዜሮ ሶስት ዜሮ hello ሀምሳ ሰባት ሶስት ዜሮ ሀምሳ ሰባት
ስልሳ ሰባት ሰላሳ ስድስት
ሰላሳ ስድስት ሁለት ሁለት ሁለት እህ ሁለት ድጋሚ ነው ዜሮ አይ አይደለም ዜሮ ዜሮ ስምንት
አንዴ በመስመር ላይ ጠብቁት።
እሺ
ቀሳ ደንበኛ በዚህ TIN number ላገኘው አልቻልኩም። BGI የተመዘገቡበት ይህ ስልክ ነው።
አዎ ሶስት ዜሮ እህ ሀምሳ ሰባት ሰላሳ ስድስት ሀምሳ ሰባት ሰላሳ ስድስት ሁለት ዜሮ ስምንት
ሀያ ስምንት አይደለም አዎ
ሁለት ዜሮ ማለት ዜሮ ዜሮ ነው።
አይ ሀያ ሁለት ስምንት አዎ ሀያ ከዛ ስምንት አ በሱ ስላጣሁት ነው።
ኧረ አሁን ቅርብ ጊዜ ደግሞ አስመዝግቤሽ ነበረ በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ
አንዴ። ወረዳ ዜሮ ስምንት ወረዳ ስምንት ወ- ቀበሌ አስር አስራ አምስት ወረዳ አስር ነው።
አዎ አዎ እሺ
እም፣ የሜታ በርሚል ራሱ hello አቤት የሜታ በርሚል ተገጥሞ አልሰራ አለ ማለት እቺ የውስጥ ያለችዋ ብረቷ እ፣ ከ- አትጫወትም ትጫወታለች በቃ አው- የ- እንትን ያለ አይደለም እና ሙሉ በርሚል ድራፍት ቁጭ ብሏል። እሱ
በርሚሉ- ከእናንተ ነው ላስቲኳ ተነስታ ስትገጠም እ፣ ይጫወታል መሀሉ በ- ብረቱ ማለት ነው መጫወት የለበትም ነበር እና ስለዚህ እየገነፈለ ስላስቸገረን ያንን እንዳስመስልሽ
እሺ ደንበኛችን ይሄን ሁሉ መዝግቤ እንትን ልሎታለሁ። ሙሉ ስሞትን ማለበል የወይዘሪት ይሽላል
ምክንያቱም የሺ እሺ ልመንስ
እሺ ቁጥሩን በዚህ ልመዝግበው።
አስር ዘጠና አምስት መጨረሻው
ዘጠና አምስት መጨረሻ አዎ፣ አዎ።
የት አካባቢ ነው የሚገኙት?
እንቁላል ፋብሪካ
እህ ከምቢልታ ሄድ ብሎ አዲስ አበባ ትምህርት ቤት አደጋ ሴፍቲ ቤት ሰባት ትምህርት ቤት አዎ፣ አዲስ አበባ ትምህርት ቤት አደጋ ከእስላም መቃብር ፊት ለፊት ማለት ነው። ይታወቃል፣ ይሄ ቤቱ ይታወቃል።
እሺ እሺ እሺ ለመያዝ ሌላ መረዳት ነገር አለ?
በቃ እንግዲህ ያው ማሽኑ ነው እንግዲህ መ- ማለት መሸጥ ያለብንን ነገር እየሸጥን አይደለም ገና ማለት ነው።
እሺ እሱን መዝግቤ አስተላልፍ ያለው የጥገና ክፍሎች ይመጣሉ።
እሺ፣ እሺ።
ነገር ከሌለ ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ፣ መልካም ቀን